Hello
ሌላ እኔ ስጥልኝ። ምን ልታዘዝ? ቴሌቪዥን ነው
እ?
ቴሌቪዥን ነው። ምን ልርዳሽ?
አይሰማም ድምፅሽ።
ምን ልታዘዝ? ቴሌቪዥን ነው።
ጨዋታ
ለመጫወት ነው
እ?
ለመጫወት ነው ወይ?
አዎ እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገሽ ትደውያለሽ መጀመሪያ።
እሺ ከዛ ሰባት ቁጥር ተጭነሽ አማርኛ አድርጊው።
እሺ ሶስት ቁጥር ለመጫወት የሚል ምረጭና ጥያቄና መልስና እድሉን ይሞክሩ የሚል አለ።
እ?
ጥያቄና መልስ በ coin ሁለት ቁጥር ላይ coin ትገዣለሽ።
እሺ የእድል ጨዋታ ደግሞ subscribe ስታደርጊ አንድ ቁጥር ላይ ስትመዘገቢ ትኬት ይገባልሻል።
እሺ
እሺ
አመሰግናለሁ።